ቤት
ቲቪ ላይ እየሰማሽ ነው?
አዎ እየሰማሁ ነው።
ቲቪ ላይ ቲቪ ላይ አልመጣ ብሎ ልክልሽ ነበረ። ኤኒዲ ዲፖዚት ነው
ሮምን ዲፖዚት ቲቪ ላይ አልመጣ አለ። ቲቪ ላይ እየመጣ ቲቪ ላይ ነው ያልከኝ?
አዎ ከየት ነው የምትደውለው?
ሐምራዊ መቶ ሀምሳ ዘጠኝ ቀኑን ሙሉ ዋል ነው እኮ እዛ ስራ መቶ ሀምሳ ዘጠኝ ማን ልበልሽ? ይቅርታ እ እ እ?
አማረ አማረ ነው አማረ አዎ ቴሌግራም ላይ ሮ በሚል አካውንት አር ኦ ኦ ኦ በሚል አካውንት ልትልጃል ኤኒዲ
ልካል ቴሌግራም ላይ ኤኒዲ አዎ ቆየ ቆየ ከምሳ ሰዓት በፊት ነው።
እሺ ቲቪው ላይ አልመጣ አለ ነው ያልከኝ? ቲቪው ላይ አያመጣም ነው ያልከኝ?
ቲቪው ላይ አይመጣም ጌሙ ነው።
እሺ እሺ እሺ እሺ ኧረ እሺ ተስፍሽ